ጤና ይስጥልን። ቢጂአይ ኢትዮጵያ ቤተልሔም ልዩ በኩል መረጃዎች አብሮ ይስጥልን።
በኩል መረጃዎች
ከታኖድ ባርና ሬስቶራንት ነበር የምደውለው።
እሺ
እንትን ማሽን ነበረ። ማሽኑ አያቀርብልንም። መብራት አለ፣ ይበራል፣ እ ድምፅ ይሰጣል። አሁን ሶስት ቀናችን ትናንት አስመዝግበን ነበር።
ተም- እዚህኛ ጋር ደውለው ነው ያስመዘገቡት።
ትናንት አዎ፣ የሆነ ጓደኛ ደውሎ ነበረ። በዚህ ስልክ ቁጥር ሰጥተውናል።
እሺ አስ- ደውላችሁ አስመዝግባችሁ ነበር ትላንት።
አዎ አስራ ሶስት አስራ ሰባት ሰባት ዘጠና ሁለት ምናምን ሰጥተውናል።
ከየት ነው ይሄ ቁጥር የተሰጣችሁ?
እዚሁ እንትን
እሺ ደንበኛች ትላንትና በዚህ ስልክ ነበር ደውሎ የተመዘገቡት።
በሀያ አምስት ቤት ሀያ አምስት ቤት መጨረሻ ላይ ሀምሳ ሀምሳ አራት ቤት ስልክ ቁጥሩን የሚያውቁት ከሆነ ይነግሩኛል። አይሎታለሁ ዜሮ ዘጠኝ ዜሮ ዘጠኝ ሀያ አምስት ሀምሳ ሰማንያ አምስት ሀያ አምስት ሰማንያ አምስት ሀያ አምስት ሰማንያ አምስት
ዜሮ ዘጠኝ ዜሮ ዘጠኝ ሁለት ጊዜ ነው። ይቅርታ እናት ይቅርታ እሺ ዜሮ ዘጠኝ ዜሮ ዘጠኝ ሀያ ዜሮ አምስት ዘጠኝ ዜሮ ዘጠኝ ሀያ አምስት ሰማንያ አምስት ሀምሳ አራት ሀምሳ አራት እሺ አዎ ጌታ- ትናንትና አስመዝግበው ነበረ አልመጡልዎትም እስካሁን ጌታቸው አልመጡም። ጌታቸው ነጉዞ ጌታቸውን ነጋ አሁንም እንደገና update አድርጌ እልክላቸዋለሁ በአንድ ሰዓት ውስጥ ይመጣሉ ጠብቋቸው ሶስት ቀናቸው ስለሆነ በጣም ይተባበሩን። እሺ እናትዬ አመሰግናለሁ። እሺ እሺ እኛም ስለደወሉ እናመሰግናለን ስለ አገልግሎት ያለውትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን እሺ እሺ